ጤና ይስጥልን።
አብሮ ይስጥልን። እንዴት ነሽ?
እግዚአብሔር ይመስገን።
አሁን አፍሮ ሊንክ ጋር ነው ያለነው። በይ በዛኛው side አፍሮ ሊንክ ሳይሆን በዚህኛው ተሻግሮ አፍሮሊክስ ፍላፊ በአፍሮሊክስ የሆነ የሚያስገባ መንገድ አለ።
U-turn ስራ እዛ ጋር
ሊክስ ሞተር አለ አይደለ? እሱ ጋር ደርሰዋል።
ምንገር አፍሮሊክስ ሞተር ጋር ነው አዎ አዎ እኮ አፍሮሊክስ ሞተር በ- በራሱ በኩል በራሱ በኩል ጋር የሚያስገባ ኮብልስቶን አለ መኪና የሚገባበት በአፍሮ ሊንክ ጋር እሺ አዎ የሚገባ አለ። ልክ ፊት ለፊት ማሊባባ ይታያል። ሬሳማችን እሺ ናት እሺ እሺ